ጤና ይስጥልን ዋሽንግተን የህክምና ማዕከል
እመቤቴ ለሐሙስ ለመመዝገብ ፈልጌ ነበር
ለሐሙስ እ የሚቀጥለው ቀጠሮ ዶክተር ይዤ ማን ጋር ነበር ነው?
ትላንትና ዶክተር መላኩ እሺ ለያዝሎት አሁን አዎ ያዥልኝ እማዬ እንዳረሳው ብዬ ነው ሐሙስ ቀጥሮኛል ትላንት መጥቼ ነበር እሺ አንዴ ጠብቅ እሺ ስልኮትን ይንገሩኝ የካርድ ያስመዘገቡ እሺ ዘጠኝ አስራ አንድ እሺ ሰላሳ አንድ ዜሮ ዜሮ ሀያ ሁለት
እሺ ሁለት ስም ነው ያለው በማን ነው አመልማል ወይ ቴንሽ አመልማል አመልማል አመልማል ሐሙስ ነው አይደል ሐሙስ አዎ እሺ እሺ እሺ ያል አመሰግናለሁ እሺ ችግር የለም